Hello. ሄሎ
ሄሎ ሄሎ ሰላም ጤና ይስጥልኝ። ቴሌቪ
message ገብቶልኝ ነበረ።
ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
okay game ኦቹ ምን አይነት game ኦች ናቸው?
እድሉን ይሞክሩና ጥያቄና መልስ አለ መርጠው መጫወት ነው።
በ message ነው
ምን አሉት?
message ነው አይደል?
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ መደወል ነው መደወል ነው። እሱ ሲደውሉ አንድ ቁጥር ላይ መመዝገብ ይላል። ሶስት ቁጥር ላይ ለመድረስ ሰባት ቁጥር ላይ ቋንቋ መምረጥ።
እሺ እሺ።
እሺ